hello ም ተቋረጠ
እሺ
እኮ ይደወልልሻል ብለውኝ ዝም አሉኝ አይደል ያልሽኝ? check አደረኩልሽ ዛሬ እደውልልሻለሁ ብሎሻል ልጁ ራሱ እንዴ ኧረ እባካችሁ መልሱልን። እኔ የእናንተ ቤት አሰራር ግን በጣም አስቸጋሪ ነው። እሺ ወይ ሌላ ኃላፊ የላችሁም የምናናግረው?
አይ ልጁ ራሱ ደውልልሻለሁ ብሎሻል እኮ እማዬ።
እንዴ ለምንድን ነው እሱ የሚደውልልኝ? ሳምንት ሙሉ ነው እንዴ የሚቆየው?
እሺ personal ስልኩን ልስጥሽ?
አዎ ስጭኝ፣ በቃ ወይ ስጭኝ። ኧረ እኔ ኃላፊ ስልክ ስጭኝ። አሰራራችሁ ራሱ ደስ አይልም በጣም በጣም ነው በሰው ጊዜ የምትቀልዱ። እኔ እኮ የአሮን ደንበኛ ነኝ። አሮን ዘጠኝ ዓመት ስንሰራ አርብ ሰጥቼ ሰኞ፣ ማክሰኞ ሰጥቼ ሐሙስ ተቀጥሬ በሰዓቴ እንኳን አያሳልፉብኝም። እናንተ ግን ጭራሽ የምትሰሩትንም አያታውቁትም። እኛ እዚህ ከገቢዎች ጋር ታጣሉን ያላችሁ። ስጭኝ ስልኩንም ሌላም ስልክ ኃላፊም ካለ አገናኝ እኮ ዜሮ ዘጠኝ አስራ ሁለት ጻፊ ዜሮ ዘጠኝ አስራ ሁለት ስልሳ አምስት
ስልሳ አምስት ስልሳ
እ
ዜሮ ዘጠኝ አስራ ሁለት ስልሳ አምስት ስልሳ
ስልሳ አምስት ስልሳ ስልሳ እሺ ስልሳ ስድስት ስልሳ አምስት ስልሳ ስልሳ ስድስት አስራ ሁለት ስልሳ አምስት ስልሳ ስልሳ ስድስት እሺ እሺ
እሺ